ሄሎ ሄሎ ወይ እ፣ ቴሌግራም ላይ መልእክት አስቀምጠሽልኝ ነበር።
አዎ በጣም ስሜት ስለነበርኩኝ እንትን አላልኩም። ስለምንድን ነበረ እሺ፣ Company እ፣ ትነግረኛለሽ?
ድርጅታችን We Plus Solution ይባላል።
እም፣ እ፣ የተለያዩ application ኖችን develop የሚያደርግ ድርጅት ሲሆን አሁን ደግሞ እ፣ አንድ application ሰርተን ለገበያ አቅርበናል። እዚህም application ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ነው። እነዚህ የምናገኛቸው አገልግሎቶች ልብስ ቤቶች፣ ፀጉር ቤቶች፣ እ፣ ሆቴል፣ ሬስቶራንት፣ ካፌ እ፣